ዋና
hello አቤት ጤና ይስጥልኝ።
አብሮ ይስጥልን። ሰላም ነው ሰላም
አለን። ስለ ዶሮዎች አስተያየት መስጫ ነው አይደለ?
አዎ፣ ስለ ጫጭቶች አዎ።
ሹፌሮቻችሁም በእናታችሁ እንዴት እናድርግ? አሁን ግ- ግራ የገባን ነገር ነው።
እሺ ስምህን ንገረኝ እስኪ።
ስሜ ተካልኝ ይባላለሁ። ተካልኝ ደምስ
ተካልኝ ተካልኝ ደምስ እ፣ እሺ፣ ተካልኝ ገብቼ ከየት ነበር የደወልክልኝ?
እ ከየት ነበር የደወልክልኝ?
አጋሮ አጋሮ high school ሰፈር ጅማ ማለት ነው።
አዎ ጅማ ዜሮ ዘጠኝ ስልክህን ንገረኝ።
ዜሮ ዘጠኝ ሀያ አምስት እህ ሰባ አንድ ሰማንያ እህ ሰላሳ ሰባት
እሺ እ፣ ምን ንገረኝ አሁን።
ማለት በ- በቀደም በዝናብ ቀን ነበረ ይዞልን የመጣው እዚህ እህ አንድ አንድ አራት መጋዘን ላይ አምጥቶ ያራገፈልን።
እህ እኔ ሁለተኛ ነው። በመጀመሪያ ሰላ- አምሳ ምናምን ነበር የተበላሁት ትንሽ ነው። በአሁኑ ግን መ- እ፣ ሰባት መቶ እ፣ ሰባት መቶ አምሳ ሰባት ነበረ ትእዛዜ እህ
እ፣ አምስት መቶ ዘጠና ስምንት ጫጩት ብቻ ነው እ፣ ማለት እንትን ያልኩት በምን አይነት ስንት ጨረስክ ማለት ነው?
በቆጠራ ማለት ነው ስንት ነው የሰረቁህ ታዲያ?
እ ስንት ሰረቁህ ማለት ነው? እስኪ ብዛቱን ንገረኝ።
መቶ ሰባ ሁለት መቶ ሰባ አራት ጫጩት ነው የሰረቁ መቶ ሰባ አራት ማለት ነው። መቼ ነበር?
በቀን ሀያ ሶስት ሀያ ሶስት በቀን ሀያ ሶስት አዎ በዚህ ወር ማለት ነው።
አዎ በቀደም ለታ
እህ እሺ እ፣ እሺ እ፣ አሁን የሚሰጥ